ጤና ይስጥልኝ። ስፖርት በኮ ምንርዳው
ሰላም ነው እናት እግዚአብሔር ይመስገን። ምን ልርዳዎት እንትን ነበረ account ኤ ላይ ከዚህ ከ account ኤ ላይ ማለት ነው ወደ ቴሌብር transfer አደረኩኝ። እየሰማሽ ነው?
አዎ እየሰማው ነው።
ከ account ኤ ላይ ማለት ነው ወደ ቴሌብር transfer ሳረግ ቴሌብር ጋር እንትን account ኤ ላይ ግን ቀነሰ።
እሺ transaction history ውስጥ ይግቡና ያስተላለፉበትን screenshot አድርገው ቴሌግራም ላይ ላኩልን።
እሱን መቼ ምን ጋር ነው የምንለው? ዊዝድሮዋል ላይ አይደለም withdrawal ላይ እ አዎ ዊዝዶ ያደረጉበትን ተጨማሪ ውስጥ ሲገቡ የጨዋታ ታሪክ ከሚለው ታች የዝውውር okay።
ታሪክ የሚል አለ።
okay እንትኑ ጋር ዋናው እንትኑ ጋር ስገባ ማለት ነው።
አዎ እዛ ውስጥ ሲገቡ ያገኙታል።
እሺ እሺ እሺ